ወይ አብረን እንደራስ የለም ወይም መረጃ ነገረኝ የለም ከፈለኩት የጠየቁ የመጠየቅ የፈለኩት የሆነ መረጃ ነበረ።
እሺ ቴሌቪዥን እንዴት ነው?
አዎ ቅድምም ጠይቀው ነበርኩ። የሆነ ትኬት ነበር ቆርጬ ነበርኩት እና ለመቀበል በቃ እንትን ትቂ ማለት ስቴፑን አልቻልኩም
እና ለማቋረጥ ነው ልንገሮስ እ እስክልፕ ንገሮ እ
ኮከብ ዘጠኝ ሰማንያ አምስት ይሆናል ብሎ ይደውላሉ። መጀመሪያ ኮከብ ስምንት ዘጠና አምስት ዘጠኝ ዘጠኝ ሰማንያ አምስት
ኮከብ ስንት ስንት ኮከብ ዘጠኝ ሰማንያ አምስት መሰላል።
እሺ ቀጥሎ ሶስት ቁጥር
እሺ ሶስት ቁጥርን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚላለ
እ መርጠው መጫወት። ሰባት ቁጥር ላይ ቋንቋ ይምረጡ ከእንግሊዝኛ ወደ አማርኛ መጀመሪያ እንዲገባውት።
አዎ ወደ አማርኛ መቀየር
አዎ ሰባት ቁጥር ላይ ወደ አማርኛ ቀይሩና ሶስት ቁጥርን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚላለ መርጠው ይጫወት።
እሺ እሺ አሁንም ግልጽ ካልሆነ መጠየቅ ይችላል። ይሁት ነው። እሺ ሞክ- ሞክሬ መልሼ እደውላለሁ።
እሺ መልካም እድል።
እሺ አመሰግናለሁ።
ምንም አይደል። እሺ
እሺ እሺ